ይስጥልኝ። ዜማ ተባኮ የምንደርሰው እና flight እንትን booking ፈልጌ ነበር።
ለማት ያስፈልገው ነው።
booking ማድረግ ፈልጌ።
እሺ ከየት ነው የሚፈልጉት?
ከአዲስ አበባ ባህር ዳር ለመቼ ነው የሚፈልጉት?
እስኪ next እሁድ ወይ ሰኞ price check ላድርግሎት።
price እስኪ ንገረኝ። እሺ እሺ እሺ hello፣ ወይ አባ ይቅርታ መስመር ላይ ስላስጠበቅኩት። ለእሁድ ከሆነ በአራት ሺ ሰባ አራት ብር አለ።
አራት ሺህ ሰባ አራት ለእሁድ።
አዎ ለአንድ መንገደኛ ማለት ነው።
OK ለሰኞም አለ። አ?
አዎ ሰኞም አለ። በዚህ ዋጋ ነው ሰኞም ያለው።
OK በዚህ ዋጋ OK። እና አንተ ትልኛል order ታደርግልኛለህ? መልሼ ልደውል? በዚሁ አገኛቸዋለሁ። አይ እናንተ እንትን ስለሆነ actually አሁን እንኳን ልንዘጋ ነው። ስልክ ቁጥር ልስጦት፣ በሱ ይይዛሉ። ስልክ ቁጥር ልስጦት።
ነገ ምን ማድረግ እችላለሁ? እዚህ ስለሆንኩኝ በእርግጥ በቃ ነገ ደውሉልን። እሺ በዚሁ በእና- እሺ አራት ሺህ ሰባ አራት ሺህ ሰባ ብር አራት ሺ ሰባ አራት ብር አራት ሺ ሰባ አራት ብር አራት ሺህ ሰባ አራት ቴሌግራም ላይ contact ላድርጎት። በዚህ ስልክ ቁጥር ቴሌግራም አለው አላችሁ እንትን ቸ- ምን ምን አላችሁ ዌብሳይት ነው website ም አለን። actually ግን ቴሌግራም በቃ እንትን- ቻናል አለ።
ቴሌ- በቃ እንደዛ አድርገኛ ወይ በቃ ያው እዛ ላይ ሀይ ሎት አለው።
አይ እሺ በዛ መነጋገር እንችላለን። እሺ አይ እሺ ወንድሜ እሺ እሺ እሺ ለደወሉት ግን እናመሰግናለን። መልካም ጊዜ ነው።
thank you እሺ brother thank you እሺ